ያስጥልኝ አልፌ ረዴት ነው በኮሚኒስቱ
ከቢቴክስ ጌም ላይ እሺ
አሪፌ ከስንት ነው ዊድሮ ይቻለው
ምን አሉኝ?
ዊድሮ ለማድረግ ሊሚቴሽን አለው
ከየት ነው ያሉ?
ቢቴክስ ከየት ነው ያሉ ደንበኛችን?
እ ከቢቴክስ እሺ ምናልባት ዊዝዶ ለማድረግ እ እነሱ ያስቀመጡት limitation ሊኖር ይችላል። ስለዚህ እነሱን ደውለው ማነጋገር ይችላሉ።
እንዴት ነው ማገኛቸው?
ምናልባት ስልካቸውን ከዌብሳይታቸው ላይ ሊያገኙት ይችላሉ።
እሺ አንቺ ብትረጅኝ አትችይማ
መስመር ላይ ያሉ
እ
መስመር ላይ ያሉ ደንበኛችን አዎ
እሺ ከዌብሳይታቸው ላይ ስልካቸውን ሊያገኙት ይችላሉ።
በእናንተ በኩል ችግር የለውም ማለት ነው limitation ኑ።
አዎ እንደ የ betting site ኡ ሊለያይ ይችላል። አዎ እሺ
እሺ መልካም ምሽት ይሁንልዎት።